ሄሎ ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
ከቺፕቺፕ ነበር የምደውልልዎት።
እሺ order አድርገው ነበር አይደል? ዛሬ የሚመጣሉት?
ነበር። አሁን ፓፓያ?
እንደውም አ- አጠገቤ ነው ያሉት። እንዴት አላመጣችሁም እያልኳቸው ነበር።
አዎ፣ ፓፓያ ነው አይደል የቀረቡት?
አዎ ይቅርታ በጣም እጥረት ስላጋጠመ ነው። ለነገ ልንልክልዎት ነበር።
ይቻላል። በቃ እሺ፣ የት ነበር location ኡ?
ሩፋኤል ድሮጋ ህንጻ።
ሩፋኤል።
አዎ እሺ፣ ይቅርታ በጣም ነገ እንልካለን።
አይ በጣም እየረሳችሁ ነው ያላችሁት። ምንድን ነው?
ረስተን ሳይሆን ዌራውስ አ።
ትንሽ እጥረት ስላጋጠመን ነው። አቅራቢያችን ቲማቲሙ በቃ የሚ- የተጨበጨበለን ነው። ቲማቲማችሁ የትናንቱም የዛሬውንም እያየሁ ነው። ቆንጆ ነው።
ነው። እሺ፣ አዎ እናመሰግናለን።
ቲማቲሙ ቆንጆ ነው። አዎ።
እሺ፣ አዎ ቃሪያ ግን ፓፓያው- አስተካክሉ። ቃሪያ ኤልፎራ አይደለም የምልኩት ቃሪያ አስተካክሉ።
እሺ፣ እሺ፣ ቃሪያ ትክክል አይደለም የምልኩት ቃሪያ።
እሺ፣ እሺ፣ እናስተካክላለን።
እሺ እሺ፣ መልካም ቀን።
እሺ እኔ ጋር ይቀመጥላል። እሺ